Hello ጤና ይስጥልኝ ጠብታ አምቡላንስ ቢሮ ነው የምንረዳዎት?
ጤና ይስጥልኝ አምቡላንስ ፈልጌ ነበረ
እሺ
ከጥቁር አንበሳ ወደ ኖርዲክ
እሺ እ የታካሚው ስም ማን ነው?
የማንበር ስማቸው እሳቸው አቶ ሊሞስ
ምን አሉኝ?
ቴሊሞስ
ሊሞስ ቴ- ቴሊሞስ ቴሊሞስ እ ሙኔ
ሙኒ ሙኔ ሙኔ እ እሺ እድሜያቸው ስንት ነው?
ናቸው ስንት ነው? ሰባ አራት
እሺ case ኣቸው ምንድን ነው?
conscious አይደሉም።
እሺ ኦክሲጅን ኦክሲጅን ላይ ናቸው?
ኦክሲጅን ላይ ናቸው።
ስንት ሊትር ኦክሲጅን ላይ ናቸው?
እ እሱን ኤግዛክትሊ አላውቀውም። ሊትር ስንት ኦክሲጅን ናቸው? ስንት ሊትር ላይ ናቸው? ፉል ነው ሜይ ሚዩ የተሰጣቸው ያለው ምን ግን አሉኝ?
እ በማስክ ነው የሚሰጣቸው። ሙሉ ነው እየተሰጣቸው ያለው።
አ- አራት አብሮት ቁጥር የጤና መሰለኝ ባለ- አራት አብሮት- ቁጥር
እሺ እ መቼ ለመቼ ነው የሚፈልጉት?
አሁን ነበር የፈለግኩት።
እሺ ከኖርዲክ እ፣ ደውለው አሳውቀዋል? ይቀበሏቸዋል?
አዎ አዎ አዎ ሰርቲፊኬቱን ልከንላቸዋል። ከይዛቸው ይዛችሁ ነው ብለው ነው።
unconscious የሆኑበት ሌላ ምንድን ነው? under እንትን cause ኣችን እንትን cause ኡ ምንድን ነው?
ስኳር እና መውደቅ ወድቀው ነው ስኳራቸው low ሆነ ወደቁ።
እሺ እሺ በ stretcher ተኝተው ነው የሚሄዱት አይደለ?
አዎ
እሺ ሂሳብ አውጥቼ መልሼ ልደውልልህ።
እሺ ተውሉ እሺ ሰላም።